ለው ጤና ይስጥልኝ። መሰረት ነኝ።
መሲ ስልሳ አንድ ሰላሳ ሶስት
እ
ስልሳ አንድ ሰላሳ ሶስት
ስልሳ አንድ ሰላሳ
ከሚካኤል እንትን በይልኝ።
ሲና አዎ፣
እሺ፣ እሺ፣ የከሚካኤል ነው ያለው።
እሺ፣ እሺ። የካ ሚካኤል ቦታ ቀይሮብክ ነው? ስምህ ማን ነው?
ሰይድ እ ሰይድ። አይ ካስተምር ቦታ ቶላ ገበያ ቀይሮብህ ከሆነ ነው?
አይደለም፣ የከሚካኤል ጋር ነው ያለው።
ምንድን እኮ እንደ የካ ሚካኤል። እሺ፣ እሺ፣ አየዋለሁ። እሺ፣ ሰይድ